ሄሎ ጤና ይስጥልኝ። አቤት አቤት።
ጤና ይስጥልኝ። እባክዎት ምን ልርዳው?
አስር ብር ካርድ አሸንፌ ነበረ በዚህ ስልክ።
ቴሌዊን ነው?
አዎ ቴሌዊን።
እሺ፣ አንድ መስመር ላይ ጠብቁ። እንደሌለው እሺ
አዎ አሸንፏል። ይገባለታል። ይቅርታ ትንሽ የ system ችግር አጋጥሞና እሺ ይገባለታል። ይገባለታል። ትንሽ ጠብቁ ነው።